ሄሎ ሄሎ ናታን፣ አቤት።
ወይ አሁን ደውለልኝ ነበረ ከኦስካር ገርጂ small ነበር system ኡ ላይ የሚለው ላርጅ አዎ።
ነው እየሰሩ ያሉት ያልከው፣ ተቀበላቸው። እሺ large ኡን በዛኛው ዋጋ ነው የምትቀበላቸው።
በ- በ small ኡ ማለት ነው።
አዎ በ small ኡ ነው። ስለዚህ large ኡን ተቀበላቸው።
large ኡን ልስጠው ለ customer ዝም ብዬ አዎ large ኡን አሁን ሰርቶ ጨርሰዋል አይደል? እነሱ ሰጥ- ወስደህ ካላ ወስደህ ካላ እነዛ- አይ አለ አለ ፈርሜ አለ በቃ በቃ ውሰድ። አዎ ውሰድ፣ የሰጡን ውሰድ። እሺ